ሄሎ፣ ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር እንደውለው።
እሺ፣ ኦኬ። ቺፕቺፕን እየጠቀሙ ነው።
አሁን አቋርጠናል።
እ፣ ተፈጥሮ ነው። ሰርቪሳችን ኮምፕሌን ካሉት ለመቀበል ነበር የደወልንሎት። ይቅርታ።
ግሩፕ ሰው በዛ መሰለኝ። አንድ ቀለም ጠቀም።
ኦኬ። ሌላስ ኮምፕሌን አለው?
አይ በጣም አንዳንድ የሚመጣ እቃ እንኳን ትንሽ የተወሰነ የተበላሸ ነገር ኖሩታል። እነሱ እነሱ ምን product አ፣ የለም?
ሽ- ሽንኩርት አብዛኛው ጊዜ ሽንኩርት okay።
እ፣ እ፣ ሌላ አሁን ነገር የሰው ብዛት ላይ አስተካክለናል። ብዙ complain ነበረ። እ፣ ከስድስት በላይ ሰው ብዛት maximum ስድስት ነው ማለት okay፣ maximum ኡ ስድስት ሆኗል።
okay።
ችፕችፕ ሶሻ የሚለውን ቴሌግራማችን ላይ ገብተው ል- በ link ኡ ገብተው ውስጥ ላይ application ኦትን update ያርጉ እና ደግሞ ሰሞኑ ምንድነው group leader ሆኖ አምሳ item ኦችን ካዘዘ እያንዳንዱ product ላይ one kg በነፃ ነው። ከሁለት መቶ ብር በታች ከሆነ ማለት ነው ያዘዘው Okay።
One kg በነፃ ነው የምናደርስሉት። እስኪ application ኑን update ያርጉና check ያርጉት።
እሺ፣ እሺ፣ እሺ፣ ያሉትን complain የጥራት ላይ ምናምን ደግሞ እየተሰራበት ነው፣ እያስተካከልን ነው።
እሺ፣ እሺ፣ ብዙ ነገሮች ተስተካክለዋል። ይጠቀሙ፣ አይጥፉ።
እሺ፣ እሺ፣ ጥሩ ነው።
ገና አመሰግናለሁ።